ሄሎ
ሄሎ እንደት ነሽ sister?
እግዚአብሔር ይመስገን።
ደህና ነኝ። እንትን ነው ምን?
ብር መሀል ላይ ቀርቶ ነው።
ከ Best Bet አስወጥተ ነው?
አዎ ስንት ብር ነው?
እ ሁለት ሺ ዘጠኝ መቶ መቼ ነው? አርብ አርብ ሌሊት እ ዛሬ ማታ እንትን ትናንት ማታ
ትናንት ማታ።
አዎ እሺ በሀያ አራት ሰዓት ውስጥ ያስገቡልሃል። እሺ ወንድም ትንሽ ጠብቃቸው።
አዎ ቅድምም እዛ ነው። ምንድን ነው ዛሬ ጠዋት እንትን ሁለት ሰዓት ምናምን አካባቢ አማቸው።
ለ- ለ- እ system ኣቸውን ዛሬ ይዘውታል ሳንቲሞች። ለዛ ነው እሺ።
እና Best Bet ራሱ እየሰራ አይደለም።
አረ ይሰራል። የኝ- በእኛ side ሳይሆን በሳንቲም እና በቻፓ በኩል system ኣቸውን hold ስላደረጉት እኛ ምንም ነገር ማንቀሳቀስ ስላልቻለ ነው።
አ፣ እና እያስተካክሉ ነው።
እነሱ ናቸው የሚያስገቡት። አዎ አሁን እያስተካከሉ ነው። በሀያ አራት ሰዓት ውስጥ የሁሉም ይገባል ብለዋል።
እሺ እሺ እሺ ይሻባል አየህ አየህ አየህ